Hello. Hello.
ሄሎ አቤት፣
ሄሎ፣ አቤት፣ አቤት።
አይሰማም?
ይሰማል፣ ይሰማል።
ባለሳሳት አሳማኔ ልታረቀኝ ነው አይደለ?
አዎ፣ አዎ፣ አዎ፣ ሳምንታዊ የሰከንድ አሸናፊ ነበሩ።
አዎ፣ አዎ።
እሺ እ፣ እንኳን ደስ ያለሽ። ወራቢም አሸናፊ ኖት። መንዝሊ
እ እ monthly ም አሸናፊ ኖት።
የምን monthly?
monthly monthly፣ ያው ባለፈው ሳምንታዊ ነበር አይደል ያሸነፋት?
አዎ።
አሁን ደግሞ ወራዊ አሸናፊ ኖት።
Okay፣ okay። Thank you። እሺ፣ እሺ ነገ የሽልማት ፕሮግራም አለ። እ፣ ባለፈው የተሸለሙበት ቦታ ማለት ነው ፒያሳ ቸርችል ጎዳና ሊሴ ገብረ ማርያም ትምህርት ቤት ያለው ኢትዮ ቴሌኮም ነገ አራት ሰዓት ላይ
ስንት ሰዓት ላይ? አራት ሰዓት።
አራት ሰዓት ላይ አዎ
Okay፣ እሺ፣ እሺ። ማ
እሺ Thank you። ከታ ሰዓት እንዳይ- ደውለሽ አላነሳሁም። እ?
ችግር የለውም ሰዓት እንዳያረፍዱ አራት ሰዓት ላይ እዛ የፎቶ ፕሮግራም አለ እዛ ይምጡ
እሺ፣ እሺ።